ሰላም ሰላም ሰላም፣ እንዴት ነሽ?
አለን እግዚአብሔር ይመስገን።
አለ ከካንል ስቴት ነበር የደወልኩኝ።
እሺ
ምንድን ነው እንትን ክፍያ ከፍለን አዲስ ማሽን ነበረና ከፍለን እየጠበቅናቸው ነበር፣ አልደወላችሁንም። agreement ም ተብሎ
አ፣ ደረሰኙን እ፣ ተቆርጦላል። ውሉን ነው አዎ፣ ውል ደ- ተ- ውል አዎ፣ ተዋውሏል።
ውል እኮ ለዛ እንደውላለን ብላችሁ አልደወላችሁልንም።
ውል ተዋውሏል አዎ አዎ
እ?
አዎ፣ ውል አልተዋዋልንም። ለውል እንደውላለን ብላችሁ እሺ ስለምንጠብቀው የድ- የድርጅትን ስም እ፣ ስልክ ልንገርህና text አደርግልኛለን።
እሺ ንገሪኝ። እሺ የድርጅትን ስምና TIN number text ምናልሽ?
አደርግልኝ። ዜሮ ዘጠኝ ስልክ ልንገርህ እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ አሁንም ስልሳ
እሺ ስልሳ ሁለት ዜሮ ዘጠኝ ስልሳ ስልሳ ሰባት ነው አልሽኝ አይደል?
ዜሮ ዘጠኝ ስልሳ
አሁንም ስልሳ አዎ ስልሳ ሁለት ስልሳ ሰባት ላይ text አድርግልኝ ስልሳ ሁለት አስተላልፍልሃለሁ።
ዜሮ ዘጠኝ ስልሳ ስልሳ ስልሳ ሁለት ስልሳ ሰባት አዎ አዎ እሺ በ- በፕሮግራም ስለሚደውሉ ነው። እሺ እሺ እሺ እሺ
እ፣